ጤና ይስጥልን ማሊባባ።
ጤና ይስጥልኝ።
ጤና ይስጥልን አብሮ ይስጥልን።
ቴላሪዮ ዜሮ ዜሮ ይኖራቸዋል እንዴ?
ሴላሪዮ አ
የለጠፈ ነው ያለን ሀያ ሀያ አንድ ኦኬ። ሄሎ መስመር ላይ ነው አባት።
ዜሮ ዜሮ የለም ከዛ ውጪ ሴላሪዮ አሁን ላይ የለንም። መሪያል ዞረ ሀያ ሀያ አንድ ነው ያለን